ጤና ይስጥልን። አብሮ ነኝ። እባክዎን ምንድን ነው?
አብሮ ስለነ ማሽን ተበላሽ ማታ አሳውቄ ነበረ።
አሁን ግን እስካሁን- በደወልንበት ስልክ ነበር ያስመዘገቡት።
አ
እሺ፣ አልመጡም።
አልመጡም። ዛሬ ደግሞ ስራ በጣም እየተስተዋጎድን ነው።
እሺ፣ ትንሽ ጠብቆኝ ዛብሎን ባርና ሬስቶራንት ናት።
አ
እሺ፣ ደንበኛችን እ፣ ትናንትና የደወሉበት ሰዓት ትንሽ ምሽት ላይ ነበረ
እኮ እና ለዛ ነው ያልመጡ። ስለዚህ ዛሬ ድጋሚ መዝግቤ አስተላልፍልዎታለሁ ቶሎ እንዲመጡ።
እኮ ቶሎ ምዝ- ቢያንስ ዛሬ ደግሞ የስራ ቀን ስለሆነ ስቴዲየም አካባቢ ነው እና የስራ ቀን ስለሆነ እሺ፣ ደንበኛችን ድጋሚ ወደ ጥገና ባለሙያ አስተላልፋለሁ።
እ፣ እሺ፣ ሌላ ምረዳዎት ነገር አለ?
እኔ እሱ ተተባበሩኝ ቶሎ ብላችሁ እሺ፣ ስለደወሉ እናመሰግናለን። አገልግሎት ያላሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ።